hello ጤና ይስጥልኝ።
hello
yes hello፣ አይሰማም?
ይሰማል። ሰላም ጤና ይስጥልኝ።
እንዴት ናችሁ?
እግዚአብሔር ይመስገን።
እ፣ ድንቅ ልጆችን ለመጠቀም ነበረ።
እሺ ይቻላል። የስንት ዓመት ልጅ ነው?
hello hello፣ ማለት የስንት ዓመት ልጅ ነው?
ድን- ድንቅ ልጆች ጋር ላይ ልጅ ለመጠቀም ነበር።
እሺ የስንት ዓመት ልጅ ነው?
የስንት ዓመት? አይ ሴት ናት። አምስት ዓመት የአምስት ዓመት አ
እሺ እ፣ ሙሉ ስሙ ሴት ነው ወንድ ነው?
አ፣ ሴት ሴት ናት።
ሙሉ ስሟና የቤተሰቦቿ ስልክ ቁጥር አሉት?
አ የት ነው የሚያውቋት? ቤተሰቦች ነች ወይስ በሰፈር በጎረቤት የሚያውቋት ነች?
አይ ቤተሰብ ናት።
እሺ እሺ፣ ስሟን ይንገሩን። እሺ አፎሚያ ዮናስ
አፎሚያ ዮናስ።
አ
እሺ አምስት ዓመቷን ያሉኝ አይደለ?
አ